Good afternoon. It's Reception Child speaking. How may I assist you? Hello.
አቤት ሰላም ጤና ይስጥልኝ።
አቤት፣ ጤና ይስጥልን። ስልክ ብሩ እየተቆረጠብኝ ለማረጋገጥ ነበር።
እናቴ ካፒታል ሆቴል እና ስፓ ነው የደወልሽው?
እ?
ካፒታል ሆቴል ነው የደወልሽው?
ነው እሺ። ሌላ እነ እንትኑ የጥሪ ማስተላለፍ ለማግኘት ስንት መደወል ያለብኝ?
ይቅርታ አላውቅም፣ እውነት ለመናገር አላውቅም። እውነት
እሺ። ቻው።